Hello.
ሄሎ ሄሎ
ሄሎ፣ አቤት ሰላም ጤና ይስጥልኝ። ከ Best Bet ነበር የምደውለው።
እሺ
እሺ እ Best Bet live chat ላይ እያወሩ ነበረ መሰለኝ አይደለ?
Yeah yeah
እሺ እ ጥያቄዎትን አንዴ ይብራ- ሊያብራሩልኝ ይችላሉ?
Okay እንትን ነው እናቱ ምንድን ነበረ?
አ፣ የበለጠውን screenshot አድርጌ ልክልሻለሁ እና እንትን ነው እ፣ ኬኖ ላይ ምን የሆነ ችግር ተፈጥሮ ነበር መሰለኝ ትናንትና ኖ፣
እየተ- ም- አዎ ልክ ነው። እሺ ኦ፣ የተጫወትኩ ነበርና እ፣ ዝም አለ እስካሁን እኮ እንትን እያለ አይደለም አ፣ እ፣ እሺ ጥያቄው እንደገባኝ ከሆነ እ፣ እያወሩን ነበረ እና እዛው ላይ እየጻፉልን ከነበረው ነገር መረዳት እንደቻልኩት እ፣ እንትን ነው አይደለ? ኬኖ ላይ ሁለት ቁጥር ወጥቶልኛል ነው አዎ አዎ ሁለት ቁጥር ወጥቶልኛል። ከዛ አስራ አምስት ነበር odd ኡ በመድ በአምስት እ፣ ብር ስለሚሆን የሚባዛው አስራ አምስት ጊዜ አምስት ሰባ አምስት ብር ነው የምታሸንፈው።
አዎ እንደዛ ሁለት- ነው። ሰባ አምስት ብሩ አልገባልኝም ነው ጥያቄ አዎ።
ይመስለኛል። እሺ እንደዛ ከሆነ ሰባ አምስት ብር የመ- የገባበትን round ላክልኝ ተብለህ ተጠይቀህ ነበረ መሰለኝ አይደለ? ከዛ እሱን round ስትልክን I think የተሳሳተ round ነው የላከው ወይም ደግሞ ዘጠና አምስት ብር በዘጠና አምስት ብር ነው የሄድከው እሱን ለመጫወት ስትል አዎ አዎ በዘጠና አምስት ነው በዘጠና ብር አይደለም።
በዘጠና ብርማ መጥተዋል አ- አ- አንዲት ብቻ አግኝቼ ነበር ከዛ እሷ መጣለች so ስለዚህ የዘጠና አምስት ብሩ ነው እንጂ የዘጠና ብሩ ገብቶልሃል ነው።
አዎ አዎ በቃ እሺ እንደዛ ከሆነ የዘጠና አምስት ብሩን ደግሞ ነገር clear ለማድረግ ይኸው ለ- ለእኛ directly ከ system ስለማናየው እሺ።
ለ provider ኦች ልከንልሃል እና ውጤቱን እናሳውቃቸዋለን ብለውናል። እዛው ላይ እናሳውቃለን። እሺ እሺ እናት thank you እሺ፣ እኛም እናመሰግናለን። መልካም ቀን ይሁንልህ ደንበኛችን። እሺ